Silvio?
ከልቤ የምጽፈው ከልቤ የምጽፈው እስቲ ድገሚው እንግዲህ አንቺን አልኩኝ እንጂ ከልቤ የምጽፈው እቃማ መቻጣው ማንከረፍፈው ባያችን እቃማ መቻጣው የማንከረፍፈው አለማለብ አረፈ አልየነ እንዳበል አለማለም የነ አረና ነረናነ አረና ነረናነ አይ ሁለው ሳቅና ጨዋታ ሳቅና ጨዋታ ዝና ካማራችሁ ዝና ካማራችሁ የባህል ሀብታም ነች ሳቅና ጨዋታ ዝና ካማራችሁ የባህል ሀብታም ነች በባህል ሀብታም ነች ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ማወቅ ከፈለጋችሁ ማወቅ ከፈለጋችሁ ከፈንድቃ ጋራ በተዋወቃችሁ ያችን ከፈንድቃ ጋራ በተዋወቃችሁ አለም አለም አረዘ መርየነ ነበርግ አለም አለም የነ አረና ነረናነ አረና አረና ሳቅና ጨዋታ ሳቅና ጨዋታ በይ ቂጣ ሳቅና ጨዋታ ዝና ካማራችሁ ዝና ካማራችሁ ፈረንሳይ ከተማ ፈረንሳይ ከተማ ፓሪስ ተወለዳችሁ በተወለዳችሁ